ጤና ይስጥልኝ ሚስት ቤት
ስት እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አ- ሰላም ነኝ። ትናንት ማታ ን- ወላይና አካውንቴ አዋሽ ብር ላኩና አምስት መቶ ን- እስካሁን አልገባም።
ቤት ቤት ስልክ ቁጥር የደወልክበት ነው?
አይ ዜሮ ዜሮ ሰባት ሰፋሪ ነው እ ዜ- ዜሮ ሰባት ዜሮ ሰባትን ብሎ ነው የሚጀምረው?
አዎ ሰፋሪ ኮም ነው ሳፋሪ ነው። እሺ ዜሮ ሰባት አ- እ ዜሮ አራት እሺ
አስር እሺ
አርባ አንድ ዘጠና ሶስት አርባ አንድ ዘጠና ሶስት ስንት ብር ነው?
አር- አርባ አንድ ዘጠና ሶስት ስንት ብር ነው?
አምስት አምስት መቶ አምስት መቶ እሺ
አ፣
ጠብቀኝ አንዴ።
እሺ
እሺ ቻፓ ትንሽ transaction በዝቶባቸው ነው እና አሳውቅልሃለሁ። እሺ ለቻፓ
እ ለቻፓ አሳውቅልሃለሁ። እሺ ትንሽ transaction በዝቶባቸው ነው።
እሺ እሺ እሺ መልካም ቀን።